Hello,
ዮፖ
hello.
ሄሎ
ጤና ይስጥልኝ መንገደኛ።
የጥሪ ማዛም ጥሪ ማዛመሪያ
አዎ ነው። ምን ምን እንርዳዎት?
ጥሪ ማዛመሪያው
ጥሪ ማሳመሪያ
ሁሉ ያሙሉ ጥሪ ማሳመሪያ እዚህ አይደለም እናቴ።
የጥሪ ማዛመሪያ ሁሉ አንድ ኪላች አይ እዚህ አይደለም፣ ቴሌ ነው የሚደውሉት። እኔ የትራንስፖርት ናሽ እናቴ።
ይህ
ይሄ ትራንስፖርት ነው፣ ለመጓዝ ከፈለጉ ነው፣ ቲኬት ለመቁረጥ።
ጥሪ ማዛመሪያ ብለሽ እሱ ዘጠኝ ዘጠና አራት ደውዪ እናቴ። እሺ
ይቻረዝን